አሎ hello ወይ እማ ወይ መልሼ ደወልኩሎት።
እሺ እሺ እ እሺ ይቅርታ፣ ዛሬ ግን አልወጣም አሉ። ለነገ ነው የሚወጣው አሉኝ። check አድርጌሎት ነበረ።
በእውነቱ የደንበኛ ስለሆንኩ ዝም ልበላችሁ እንጂ ማለት ነው በጣም ነው የሚያበሳጨው። ለምን ፈልጌው ነው እንትን ያልኩትኝ ያዘዝኩትኝ ትላንትና አዎ፣ ልክ ነው።
ለትላንት ነበረ። አሁን ፈልጌ ያዘዝኩትኝ ደግሞ ጠዋት አዘናጋችኝ። ገባሽ?
አዎ አዎ፣ እሺ እደውላለሁ አይባልም እንደዚህ። ለማንኛውም ነው እሺ፣ ትክክል አሁን ነገ ነገ እንትን ላይ ታካትቱልኛላችሁ?
እ አካችልኝ ነገ የሚወጣ order ላይ በቃ በጠዋት እሺ፣ አሁን- morning ላይ በቃ ሞርኒንግ አሁን ላይ አስገባዋለሁ። እሺ እሺ።
ማን ነው እ፣ የሚባለው ልጅ ዜሮ ዘጠኝ ሀያ ዘጠኝ ቤት እ፣ ስልኩ እ፣ ሾፌር ማለት ነው አሚር ነው።
አሚር መሰለኝ አዎ freeze የሚያደርገው ልጅ okay፣ የእሱ ላይ ብታደርጉልኝ ደስ ይለኛል እሺ። እስኪ አንደኛ ቆይ፣ morning ሰፈሩም እዛው አካባቢ ስለሆነ አዎ፣ ወደ ሰሚት አካባቢ ስለሆነ ያውቀዋል ቤቴን ቀጥታ ነው የሚያመጣልኝ በቃ አሁን ነው አስገባዋለሁ።
በጠዋት ስንት እንትን ኦርደር ይሄድልኝ።
ነበር? ይቅርታ።
አራት order ነው cooker አለ እሺ፣ እ፣ oats ማለት ነው አዎ፣ ፓስታ እሺ፣ የገላ ሳሙና እና የልብስ ሳሙና
እ፣ so አምስት ነው የሚሆነው አይደል? በሀያ አንድ ያዘዙት ከሆነ አምስት product ነው የሚታይ።
ድንቹ አዎ፣ እ፣ ብርቅ የሚለ የምትለው customer ብርቅ ገብቷል የሚለው።
አይደል?
አዎ እሱ ላይ ገብቻለሁኝ ግን እሷ ላይ ሳ- የእሷ አይመስለኝም በእኔ order የታዘዘው በእኔ በምህረት owner የሆንኩበት ማለት ነው አዎ የ group ስለዚህ leader በምህረት የሆንኩበትን አራቱኝ አራቱን በምህረት መርጦ አራት የነበረው።
ነው። እሺ፣ ስለዚህ አራቱን አዎ።
ላስገባው።
አራቱን አስገባ በቃ እሺ፣ እሺ፣ እሺ መልካም አመሰግናለሁ ምሽት። እሺ።
እሺ ቴንኪው